ጤና ይስጥልኝ የሰበራ መረጃ ማዕከል በኩል ልርዳው።
አብሮ ይስጥልን። ከኮምቦልቻ ጅጅጋ ትራንዚት ትኬት ፈልጌ ነበር ለነገ ከኮምቦልቻ ጅጅጋ ለነገ
Sorry፣ ለሰኞ ለሰኞ።
እም፣ እሺ፣ አንድ ደቂቃ ሌሎት ለአንድ ሰው ነው አይደለ?
አዎ ለአንድ ሰው
ስድስት ሰዓት ከሩብ የሚነሳ ነው ያለው።
ከኮምቦልቻ አዎ ከኮምቦልቻ ስድስት ሰዓት ከሩብ ይነሳና
እም፣ እ፣ ጅጅጋ ዘጠኝ ሰዓት ከሀያ ነው የሚገቡት።
እሺ ስንት ብር ነው?
እ፣ ዘጠኝ ሺህ አምስት መቶ አስራ ስምንት
እሺ
ለያዝሎት።
አይ ይለፈኝ፣ ተወደደ።
እሺ፣ እሺ፣ ሌላ ምረዳት ነገር ይኖራል?
ሌላ ምንም የለም። አመሰግናለሁ አባዬ።
እሺ፣ እናመሰግናለን ስለደወሉ። መልካም ጊዜ።
እሺ አባዬ።